ሄሎ ጤና ይስጥልን ቤተሰቤ
ሰላም ናችሁ?
ሰላም
ብር በስት ቤት በስት ቤት ከብር ወሰነ ወለታ ያለ ብር ማለት ነው።
የምንድን ነው? ስንት ብር ነው? ስንት ብር ነው?
አንቺ አንድ ሺህ አሁን ደውለህ ነበር አይደለ ወንድም?
አዎ እሺ ይኸውልህ ዲፕ አይ ደውልላቸው አንድ መቶ ሀያ ሰባት ላይ ደውልና ሜሴጅ ይልኩልሃል። እሺ
አንቺ አንድ አንድ መቶ ሀያ ሰባት አንድ ሁለት ሰባት አዎ ደውል ነው ደውልና መቶ ሀያ ሰባት እንትን ነው ቴሌ ነው ይሄ ቴሌ ብር ላይ ነው እና ደውለ ሜሴጅ ላኩልኝ።
በጊም ያህል ብሉ በጊም በጊም ደውለ ብሉ ምን አልከኝ?
እነ game አይሰራም።
ምልህን ስማኝ ደንበኛችን
አዎ ቴሌ ብር አንድ መቶ ሀያ ሰባት ደውልና
እሺ ከዛ እነሱ message ኡ እንዲልኩልህ ታደርጋለህ። message ኡን ይልኩልሃል እነሱ እሺ። ከዛ እሷ message ለእኛ ስትልክ አንድ ሺህ ብር ይገባል ማለት ነው። እሺ
ብር አልገባም በእናትህ እና ያፈልጋል እኮ የቴሌ ብር ያስፈልገናል። አባ እኛ እንዴት እናስገባልሃለን? የቴሌ ብር ያስፈልገናል እኮ ለዛ ነው።
game አይሳ game game ሲታል በሳሪ እ እ game ሲታል game እ game ዝግ ነው ምንድን ነው ዝግ ነው game ኡ?
አዎ game ዝግ ናቸው።
ምን game ነው ዝግ የሆነብህ?
ሁሉም game ዝግ ነው። ብስት ቤት አይ special game አዎ ለጊዜው maintenance ላይ ነው። ሌሎቹ ግን ይሰራሉ።
special game እኮ እነሱ እየሰሩ አይደለም። አሁን maintenance ላይ ናቸው። በቅርቡ ይመለሳሉ። ግን ሌሎች ምንም የተዘጋ game የለም። ምንድን ነው ያጣኸው አንተ?
አይሰራም በእናትህ አይሰራም። ሁሉም አይሰራም። አንድ game አይሰራም። እኔ
እምቢ አለክ?
አዎ እምቢ አለ።
okay maybe connection ስለሚሆን connection ን check አድርግና ሞክረው እንጂ ይሰራል። እሺ የማይሰራው game ኦቹ ላክልን፣ የቶቹ የቶቹ እንደሆኑ ቴሌግራም ላይ እሺ። የቴሌብር text ኡን አስልክና ቴሌግራም ላይ ላክልን። እሺ